А, Дженес.
ሄሎ ሄሎ እንዴት?
አቤት ደሳለኝ ከጅብ ነበር ደውለው
እ ከጅብ ነበር የምንደውለው ከየት ነበር ያልሽኝ? ይቅርታ።
ከችፕችፕ ይቅርታ፣ ደረጃ ላይ ጆይን ብሎ ተቀላቅሎ ነበር የቲማቲም ኦርደር።
እሺ እ Driver ኡ ደርሶ የደረጀ ስልካቸውን እያነሱልን አይደለም። ማግኘት ይችላሉ?
የማን?
ደረጀ የደረጀን
የደረጀ
አያውቁትም። ደረጀን
ደረጀን አላውቀውም።
Okay sorry። አይ የቲማቲም order አለው ነበረ እሱ group ላይ ትናንት አልያዝኩትም። እንትን መገናኛ ነበር join ያደረገኝ ልጅ join ያደረገውን ልጅ ነው።
Okay ነው። እሺ እ አይ ትናንት join አድርጎኝ ነው ልጁ።
አይ በቃ ባኝ። እሺ እንሞክርለታለን። እሺ።